ስምንት አዎ አይጨርሱትም ይጨርሱታል ባለፈው ብዙ ደውለዋል ከደወሉ ይጨርሱታል ሄሎ ጤና ይስጥልን ደንበኛ ስልክ ብቻ ኢትዮጵያ ነው ሄሎ።
የምንደውለው ጤና ይስጥልን ሆነልኝ እኔ
ከቢጃ ኢትዮጵያ ነው የምንደውልሎት ከየት ከቢጃ ኢትዮጵያ ነው የምንደውልሎት አይሰማም እሺ እ
ማሞስ ካፌ ነው የቤቶት ስም አዎ
እሺ ሰሞኑን ከቢጃ ኢትዮጵያ አዲስ የመለያ እየታተ ነበር ደርሶታል አልደረሰ እኔ እ፣ በእኔ ስልክ አልደረሰኝም ምናልባት እ፣ በሌላኛው ስልክ ደርሷቸው ይሆናል
እሺ መያዝ ከቻሉ አሁን ልንገሮት የያዙልኝ
እ፣ ምን- የምን ቁጥር ነው
መለያ ቁጥሮት ነው አዲስ መለያ ቁጥር እየተላከ ስለሆነ እሱን ነው የምነግሮት
እኛ ድራፍት አንሰራም
ስራ አቁመዋል አዎ
እሺ ደንበኛቸው እሺ መልካም ምሽት
እ